Hello፣ ሰላም አልሽ?
ሰላም አለን እግዚአብሔር ይመስገን። ጥያቄ ለመጠየቅ ነበር። እንትን ቲክቶክ ነው ያየሁት እና FEG የሚባለውን ጸጉር ማሳደጊያ ልገዛው ነበር እና side effect ምናምን ካለ ለማወቅ ፈልጌ ነበር።
market ላይ አሁን ሁለት አይነት FEG ነው ያለው።
እሺ FEG normal አለ፣ ከእንደገና ደግሞ FEG plus የሚባል አለ። ሁለት አይነት ነው።
እሺ FEG የሚባለው ሙሉ ለሙሉ የተፈጥሮ product ኦች ናቸው ያሉት። FEG plus የሚባለው ደግሞ ይሄ natural ያልኩህ ላይ minoxidil ተጨምሮበት ነው። ይሄኛው ሶስት አይነት ንጥረ ነገር ነው ያለው፣ ያኛው ሁለት አይነት። በ side effect ደረጃ natural ሙሉ natural የሆነው ብዙ side effect የለውም።
Okay ግን በማሳደግም ጸጉር ቶሎ በማብቀል ደረጃ ደግሞ የ FEG plus ኡ የተሻለ ጸጉር የማብቀል ሁኔታ አለው። ግን እንደዛም ሆኖ ሚኖክሲዲል ስላለው ከሚኖክሲዲሉ ጋር ተያይዞ የተወሰኑ ሰዎች ላይ ማሳከክ፣ ም፣ የተቀባኸው ቦታ ማቃጠል፣ እ፣ ጥቁ- ይሄ የተቀባህበት ቦታ ላይ የቆዳ